ጤና ይስጥልኝ ቤስቴት ቃል ኪዳን ነው ምን ልርዳዎ
ሰላም ነው።
ሰላም ምን ልርዳዎ?
የሆነ ትኬት ባለፈው አንድ ጨዋታ ተሰርዞብን እስካሁን አልተለቀቀም። አራተኛ ቀኑ ነው። ሶስት ቀን ሆነ።
እሺ ሀሸር ኮዱን ንገሩን እስኪ።
አስራ አራት
እሺ
ዜሮ ዜሮ
እሺ ሰላሳ ሰባት
እሺ ሰማንያ አንድ
እሺ አሁን ተለቋል። ሁለት መቶ አርባ- አርባ ብር ቦነስ።
እሺ ሌላም አለ እሺ ንገሩን።
አስራ አራት እሺ
ዜሮ ሁለት እሺ
ዘጠና ሰባት እሺ አርባ ሁለት